hello
ቤት
አቤት።
ከ ChipChip ነበር እሺ ሰላም።
አሳወቅ የሎት ነበረ። አንድ ኪሎ ከሆነ የጎደለው refund ነው የሚደረገው።
እ?
አንድ ኪሎ ከሆነ የጎደለው refund ነው የሚደረገው።
በቃ እሺ ይሁን እንግዲህ።
refund ይደረጋል ገንዘቡ።
እሺ እሺ።
ኪሎውን ስንት ስንት እንደተቀበሉ ይነግረኛል። እቃው ሲመጣለት ሁለት አንዳንድ
ከሁለት አንዳንድ። እሺ
አዎ። እሺ መልካም ቀን።